ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ ሄሎ አሪፍ ሙዚቃ ነው። እንደ ሄሎ ሄሎ ኧረ በስመ አብ ምን ሆነሽ ነው የታረግሽው? አየሁሽ በማንኪያ ከፈለግሽ በማንኪያ ይሆንልሽ ወይስ አዘጋጅ አሁን ደግሞ ስንተኛው ሶስት ተጠበሰ? መጀመሪያ ተጠበሰ፣ ጠዋት ተጠበሰ፣ አሁን ተጠበሰ። ሶስተኛው ጾም አራተኛው ጾም ተጠበሰ።
ጥሩ ነበር። ከዚህ በፊት የነበሩት የሁለት ሺህ ሀያ ሶስት ነው። ግን ለእኔ እፈልጋለሁ ብሎ መጣ።
እሺ አልወሰድናትም ተናዶ ትናንትና አልነበረውም እንደምን ደረሰ እስካሁን አልነበረሽ የምን ምግብ ቤት አለ ምግብ ቤት እንዴ ነገ ማዳ እንዳለ እንዴ ገዛ አሁንም እኮ አለ ታዲያ መቼ ጠፋ ምግብ ቤት ሆዴ ከጠገበ በኋላ ነው
ዳዊት ጨሊ ነሷን ክሩ የቀየረበት ቀን ነበር እንዴ ሀያ ነሷን ኦኬ አዳር ስለሚሆነ ነው ተመሳሳይ ምክንያት አሁን ምን ይፈጠራል?
ሰላም ስሙ ሰላም